hello ጤና ይስጥልኝ መሰረት ነኝ።
አራት ስልሳ
ምን
ዜሮ አራት ስልሳ ዜሮ አራት ስልሳ ምን ሆነብህ?
ቀርን እንግዲህ ታርጊልኝ።
ነግረኝ ነበራ። ስም ማን ነው?
አይ ዜሮ አራት ሀያ ስምንት ነው የነገርኩሽ።
okay እሺ እሺ
ግን አላስተካከልሽውም በትክክል ይሁን ነው
አይ ለ- ተለክቶ እኮ ነው የሚሆነው። ከየት ወዴት እንደሆነ ንገረኝና እነግርሃለሁ።
እንደው ፒን ቱ ፒን አታረጊውም እንዴ?
እኮ አይደለም አሁን የቀደሙን ማለት ነው።
ሲውተር ነው ከሲውተር ጋ ብትይው እዛው ሴትዮ ወይ ያለችበት ላይ ከፊጋ ፊጋ አንተ አማረ። እሺ የኛውን ልጨምርልህ።
ከፊት ጋር አይደለም ከሲዊት ተነስች ማፕ በሚሄደው እኮ Google map ስዊት የት ነው ጎ- ስዊት የት ነው ያለው? ፊጋ ሰሚት ፊጋ አይደል እንዴ?
ሰሚት ፊጋ የሚባል ቦታ የለም እኮ ወይ ሰሚት ወይ ፊጋ ነው።
አይ እንትን ጫፉ ላይ ያለው ፍርድ ቤት አካባቢ ያሉት ሰሚት ፊጋ ነው የሚባሉት እነሱ ቦታዎች አማረ።
አዎ ጎበዝ።
አ እዚህ ልክ ሰፈር- ነኝ።
እዚህ እ?
ሰፈር ነሽ። እሺ አይ ሰፈር- አይደለም ግን እንድንግባባ ብዬ ነው።
አይ ግን ግን ነው እዛ እዚህም ቢሆን Google Map ኡ እስከሄደበት ድረስ አ እሱን ነው እሱን ልክ ነው። እሺ እሺ ይሄኛውን አይልሃለሁ።